hello ሰላም አቤት ሰላም፣ ጤና ይስጥልን።
አብሮ ይስጥልን።
ዶንኪ ቲዩብ ነው የደወሉት።
ድንቅ ልጆች ላይ ህጻን ልጅ ለማስመዝገብ ፈልጌ ነበር።
ድንቅ ልጆች ላይ ለማስመዝገብ ዘጠና አንድ አስራ አምስት ላይ ደውለው እጹብ እኮ ድንቅ ሶስትን ተጫኙ አለኝ። ሶስትን ተጭኜ ደወልኩ እኮ።
እጹብ ድንቅ ልጆች ሶስት ቁጥር ነው የሚለው።
አዎ
OK እንግዲህ ወይም በሰኞ ይሞክራሉ። ይቅርታ ዛሬ የ standup comedy ምዝገባ ላይ ስለሆነ ነው።
እሺ እናትዬ። እሺ።
እሺ